hello ጤና ይስጥልኝ።
ጤና ይስጥልኝ። ሄሎ ሄሎ ወይ አይሰማም?
ይሰማኛል።
አ፣ ወደ መቀሌ ትኬት መቁረጥ ፈልጌ ነበረ።
እሺ
እ፣ የት ነው መቁረጥ የምችለው እና እንዴት እንደሆነ ልታግዢኝ ነበር።
okay። ሄደው ነው መቁረጥ የፈለጉት?
አይ በቴሌ ብርም መክፈል እችላለሁ።
እሺ በመንገደኛ application በዛ ላይ መቁረጥ ይችላል።
በመንገደኛ okay፣ መንገደኛ ቴሌ ብር app ላይ
እ፣ አይ በ Play Store አውርድ።
በ Play Store